ሄሎ ሄሎ
አቤት ስጥልኝ ፊሊንግ ስቶኖምስ
እግዚአብሔር ይመስገን
አሁን ደውለው ነበር ወደ ፊሊንግ ስቶኖምስ ሰማንያ አንድ ሰማንያ ስምንት ላይ
አይ ተሳስቼ ነው የደወልኩት ሰው- ሰው ነው ልጆቹ ነው ወስዶ ከኔ ወስዶ ልጆቹ ነው የደወሉት
እሺ ለልጅ አይስጡ የስራ ስልክ ስለሆነ እሺ፣ እሺ